Hello. አቤት እ እ ወርቃ ወርቃ ምን እያሉህ ነው?
የለም special ጨጨብሳ ይያሉ የለም ብያለሁ አለች።
እሺ አቅርብልኝ። ምን ይባላል? እሺ
ሄሎ አንዴ ይቅርታ፣ ሌላው ጤና ይስጥልኝ ወርቃ ነው።
አዎ ወርቅ እማዬ እሺ special ጨጨብሳ የላችሁ?
አዎ እማዬ አዎ መልቼ ስደውል እኮ busy ሆነብኝ
እሺ እዛ አሳ- አሳውቁም ለራሱ በቃ እሺ cancel ነው። እሺ
ሄሎ ሌላው ጥለህ ውጣ። እሺ
እሺ cancel አድርጉልኝ።
እሺ እሺ